ይስጥልኝ። ሁሉ ስፖርት bet com ልርዳዎት?
deposit system ኡ እየሰራ አይደለም።
deposit system እየሰራ አይደለም። አዎ አዎ፣ ለዛ ብዬ እኮ ነው እኔ ግራ ገባኝ እኮ።
በሌላ ምን ምን deposit ማድረግ ይችላሉ።
በ- በየትኛው
እ፣ እሺ ስልክ ልስጡትና በዛ ስልክ ቁጥር depo- እ፣ deposit አድርገው ለእኛ ደግሞ screenshot አድርገው ይልኩልናል። deposit ያደረጉበት
okay፣ በቃ ቆይ፣ እንደዛ ከሆነ መልሼ ልደውልልሽ።
እሺ በቃ ብሮ ላዘጋጅና በ- እሺ በቃ እሺ፣ እሺ።